ታሪክ ነው የባኩ የምንረዳው
ሲስተር ብር ጃምቦ ለማስገባት ማሴጁ ገባልኝ ከሲቢ ቢር ነው ያስገባሁት። ይሄ ቁጥር ላይ
በዚህ ቁጥር ነው የሚጠቀሙት።
አዎ አልገባልኝም።
እሺ ደንበኛችን ይቅርታ። ሙሉ ስሞትን ይንገሩኝ።
እ ሙሉ ስሞትን ይንገሩኝ። ስሞትን።
ስም አዎ
ሬድዋን ዩሱፍ አህመድ።
እሺ ደንበኛችን የገንዘቡን መጠን ይንገሩኝ።
ዘጠና ዘጠኝ ብር እሺ እሺ ደንበኛችን ይህ ችግር የተፈጠረው ዛሬ ነው።
እ አዎ አዎ አሁን እሺ እሺ ደንበኛችን ስለሰጡን መረጃ እናመሰግናለን። አሁን በምነግሩት ስልክ ቁጥር ወደ ቴሌግራም ቻናላችን screenshot አንስተው ይላኩልን። እሺ ቁጥር ላስይዞ 0992 ዜሮ ዘጠኝ ዘጠና ሁለት 13
ስልሳ ሶስት 13 13
ዜሮ ዘጠኝ 92 13 አስራ ሶስት 01 ዜሮ አንድ 55 ሀምሳ አምስት እሺ እሺ ሌላ የመረዱት okay፣ ነገር አለ ደንበኛችን?
አይ ምንም እሱ እሺ ብቻ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ።
እሺ፣ መልካም ምሽት።
thank-